ጤና ይስጥልኝ። ከኢሲቢ መረጃ መካከል ባልኩት ምን ልርዳው?
ሰላም ጤና ይስጥልን። እንትን ለ እንትን ወደ ሐዋሳ አዲስ ሐዋሳ በረራ ስንት ሰዓት ነው ያለው?
እ? ከአዲስ አበባ ወደ ሐዋሳ
እስቲ ቀንሺው አንቺ እ እ?
ከአዲስ አበባ ወደ ሐዋሳ አዎ ከአዲስ አበባ ሐዋሳ
ለመች ነው የፈለጉት?
እ፣ ለዛሬ ደርሶ መልስ ነው ወይስ No አይ አይ እዛው እዛው እዛው አዎ መሄድ
ለስንት ሰው ነው የፈለጉት?
አንድ ሰው
እሺ አንድ ደቂቃ ጠብቁ ልይልዎት።
አይ
ምንም አይነት በረራ የለም። ዛሬ ዛሬ ነገ ከነገ ወዲያ ምንም አይነት በረራ የለም። ሁሉም- በረራ በረራ የለም አዎ ሞልተዋል።
አይዋ
እም፣ እሺ እሺ፣ ምናምን መሰ- መሰደቡ